ሄሎ ታመነ ታመነ ወይ እንዴት ነህ?
ወይ አለው አለን። እኔ የምልህ ቀጨኔ መድኃኒዓለም ቲሸርት ይዘህ ወጥተሃል አይደል? የሰለሞንን
ማንን የሰለሞንን ቲሸርት
አልያዝኩም ቀጨኔ አልመጣም መድኃኒዓለም።
አልገባም ፒዲኤፍ ስላር ነው የወጣው በኔ አዎ አዎ፣ በአንተ ነው የወጣው።
አልወጣም ዛሬ ካባና እቃ ስላልተጫነ እም።
አልወጣለትም ነገ ይደለታል የለም- የለም ቲሸርት እንትን ላይ ስቶር ላይ አ አ ኦኬ፣ በቃ እሺ።
እሺ